አዎ እኮ እሱም እኮ የሚለው እሱ
ሄሎ ሄሎ
አቤት ነው ቺፕቺፕ መልሼ ደወልኩሎት።
እሺ እሺ ቤት አሁን እሺ አ- አታይን የሚያደርገውን check አድርጌው ነበረ።
እ የሚደርሰው ከሰዓት በኋላኝ ስድስት ሰዓት በኋላ
ስድስት ሰዓት ስንት ከስድስት ሰዓት exact time በኋላ።
አይታወቅም።
አዎ አይታወቅም እና ግን ከሰዓት ነው የሚደርሰው ነው ያለኝ።
exact time እኮ ቢታወቅ at least ሰው assign አድርጌ የት ነበር ሰው እንዲቀበልልኝ።
ስለዚህ ምን ያድርጉ ወይ ከሰዓት ቤት ያለ ሰው check ያድርጉና ከ- ጎረቤትም ከሆነ maybe ሱቅ ላይም እዛው ሰፈር የሚቀበልሎት ካለ driver ሲደርስ ተለዋጭ ስልክ ይነግሩታል። driver ሩ ሲደርስ ያው ለእርሱ አይደል የሚደውለው አ ተለዋጭ ስልክ ይሰጡታል። የሚቀበሉሎት ሰው ያመቻቹና
ግን እንደዚህ እንደ favor እንኳን ከ እንደ- በጊዜ የሚመጣ እንትን አይገኝም።
ማው እንደዛ አይሆንም። የለም አሁን እያወራሁት ነበረ። ያው እርግጠኛ ሆኜ ልንገሩት ብዬ ነው። እና ግን አሁን እ፣ profile ሉ ላይ ገብተው address ሱን ይደልቱትና no እንዳዲስ ከዚህ በኋላማ በቃ እንደው ይሄ ይምጣልኝ እንጂ ችግር የለም። ከዚህ እሺ በኋላ ማለት እንደዚህ አይስተጓጎልም ነበረ። ያው ባ- ምንም ማለት support አድርጋኝ ነው በይ እንትን ብሎኝ home የሚለው አልመጣልኝ ብሎ አዎ support ተደርጌ ነው የተሰራ እንትን ያልነው እም፣ ተደዋውለን አዎ እርስዎ እኮ ልክ ኖት። አሁን location ሲመ- እ።
ሲሞሉ ለቡ ብሎት ይሆናል። ልክ ኖት። ግን አ፣ አሁን address ላይ ገብተው check ቢያደርጉት ቸርቸር ነው የሚወስደው። ይሄ መጀመሪያ የሞሉበት ወይም ደግሞ በዛ ሲያልፉ ምናምን location ኡ አንዳንዴ እዛ ይወስዳል። የእርሱ ብቻ አይደለም፣ የሌሎችም customer ኦች እንደዚህ ያጋጥማል። ከዛ በኋላ ግን እንደ አዲስ profile ኡ ላይ ገብተው address ኡን ይ delete ኡትና ለቡ በሚለው ይምሉት እንጂ እንደዚህ አይስተጓጎልም። ያው እርሱ customer ነው፣ ከዚህ በፊትም አዎ።
order አድርገው ያውቃሉ። እንደዚህ አይቆይም።
አ፣
ይቅርታ በጣም ነገ እሺ።
እንልክሎታለን።
እሺ፣ እሺ እሺ፣ እናመሰግናለን። መልካም እሺ።
ምሽት።
እንዴት ነህ?